እኮ ከእነሱ ጋር እኮ ነው ያው ሄሎ፣ ጤና ይስጥልን ቤት ቤት እኔ ምን ሆንኩኝ እኮ ኧረ በእናትህ ጓል አልኩኝ። ምን ጓ ብል እንደዚህ አይደለም። እኔ
ሄሎ፣ ጤና ሄሎ።
ይስጥልኝ ሄሎ።
አ ዚያር ነኝ ዚያር ነኝ።
እሺ፣ ዚያድ
አ አይ አግኝቻቸው ነበረና እሺ፣
አ ድርጅቱ ልዑል ነው የሚባለው ማለት ነው። እዚህ የከፈቱት ማለት ነው።
እሺ።
ከመተሐራ ነው የመጡት። የመተሐራዎቹ ናቸው ወደዚህ የመጡት። እኔ መተሐራ ብሄድ ግን መስራት እችላለሁ? እዛው okay፣ ቤት እሺ።
እያለ ማለት ነው።
ምንድን ነው ምን ሆኖብን ነው ዚያድ? አልገባኝም።
ያው እዚህ ሁለት agent አለኝ እኔ ሁለት ድርጅት ማለት ነው።
እሺ፣ virtual ም አለኝ።
አዎ።
ከዛ አሁን እዚህ ሌላ ተከፈተ።
አንተ ያለህበት ከ- እዛ ቤስት ቤት ነው?
አዎ ከአዎ ቤስት ቤት ነው። ከተማዋ ደግሞ በጣም ትንሽ ናት። ሌላ betting ኦች በጣም አሉ። ከነሱ ጋር ነው እየተወዳደርኩ እየሰራሁት ያለው። አሁን ከቤስት ጋር ልወዳደር ወይስ ከነሱ ጋር ልወዳደር? ትልቅ እንኳን ከተማ ቢሆን አዎ፣ በትንሽ ከተማ ላይ ማለት ነው። መጀመሪያ ሲነገረኝ ውል ሳስር ግን ከሶስት ዓመት በፊት እንደዚህ አይደለም። አንዱን እያፈረሱ አይደለም አንድ የሚሰራው
okay፣ እሺ። አንዴ ጠብቀኝ።
ሄሎ
ሄሎ ሄሎ፣ አቤት ወይ ዚያድ አ ዚያድ ነኝ እና እና ያው የልጁ ስም ልዑል ነው የሚባለው ከመተሐራ ነው የመጣው ከዛ ማለት ነው።
okay፣ ልዑል
አዎ እና አስቧል እዚሁ ጋር ባለበት ነው virtual ነው ከፍቷል። እኔም virtual ኢ እዛው ጋር አካባቢ ነው ያለው።
okay። በቃ ስልኩን ቴሌግራም ላይ ላክልኝና ስሙ ምናምን check አደርግልሃለሁ።
የእሱን አዎ አይ ራሳቸው ያውሩኝ እያለ ስለሆነ እሱ ማለት እናንተ ጋር ልክ እንደ እ ስሙንና ወይ ስልኩን ካለ ስልኩን ላክልኝ።
ስሙ- ስሙ- ስሙን ብቻ ላክልኝ። ችግር የለም check ያው አደርጋለሁ።
ለአና እሺ ያው አናግረውና ስልኩና ስሙን ተቀበለ። ያው
ምን
ስለዚህ ስለሌላቸው ነው